Hello ሰላም ጤና ይስጥልን ቺፕቺፕ Hello Hello ሰላም ጤና ይስጥልን።
ጤና ይስጥልኝ። ቅድም የሆነ ወንድ ልጅ አናግሬ ፎቶ አንስተሽ ላኪልኝ ብሎ ነበር። ልኬለታለሁ በሌላ ስልክ።
Okay እሺ፣ አቮካዶን ነው?
አዎ አዎ፣ አዎ። አሁን ይሄ ተ- መቼ ነው የተረከቡት?
ትላንትና ከትላንት ወዲያ፣ ትላንት ዘይት ነው። ከትላንት ወዲያ
አዎ፣ ይሄኛው feedback ነው። ከዚህ በኋላ ይደገም እንጂ ይሄ መመለስ አይችልም።
እኔ አሁን እንድትመልሱልኝ አይደለም እኮ የነገርኳችሁ፣ አዎ።
ያለውን ችግር እንድታዩት ነው የተናገርኩት። አሁንማ አዎ። ይሄ እንዴት በጥሬ ይመለስ?
ተቀብለው ነው አሁን እንደዚህ የሆነቦት።
አዎ በጥሬ የተቀበልነው በማግስቱ ልንጠቀም በሁለተኛው ቀን ልንጠቀም ስንል ውስጡ እንደዚህ ነው።
ጥቁር ሆነ። Okay፣ ይቅርታ ምንም በጣም።
የተጠቀምነው ነገር የለም። ተጣለ በቃ እንደምታዩ ማለት ነው።
አዎ እያየነው ነበር። ሁሉም ጥቁር ነው ውስጡ።
አዎ እንዳለ አዎ።
እንደዚህ ነው በቃ feedback አስገባሎታለሁ። እሺ፣ ከዚህ በኋላ ይስተካከላል። እንደዚህ ነገር አያጋጥም።
እሺ።
እሺ፣ ይቅርታ በጣም